ሰላም ጤና ይስጥልኝ።
ሀሎ ሄሎ
ወይ አይሰማም?
ይሰማል። ዶንኪት ላይ እንደበሉት መልጫወት
እ፣ ስራ እንትን የተለቀቀው ቪዲዮ አይቼ ነበር።
የት ላይ ነው ቪዲዮ ነው ያየው? ዩቲዩብ ላይ ነው ወይስ?
አ ዩቲዩብ ላይ okay። ከቪዲዮ ስር መመዝገቢያ link አለ።
አ
በዛ ገብታ apply አድርግ።
okay ችግር የለውም። አሁን ላይ እንትን ባደረገ አሁን ነበር ያየሁት እንዳጋጣሚ እና አዎ apply አድርግ።
እሺ እሺ